ጤና ይስጥልኝ BGI ኢትዮጵያ ብርሃን ነኝ። እባክዎት ምን ልርዳዎት?
hello
ጤና ይስጥልኝ ደንበኛችን ምን ልርዳዎት?
ኦክሲጂን የዛሬ አመትም ተወሰደብኝ አሁንም ደግሞ በባለፈ እና ሞልተን እናምጣ ብለው ወሰዱት። ይኸው እስካሁን ድረስ አልመጣም። ስራ ፈትቼ ነው ያለሁት።
ኦክሲጅን ሊያስሞሉ ተወስዶ አልተመለሰሉትም?
አዎ፣ የዛሬ አመት እንደዚህ አብይ ጾም ላይ አንድ ሄደ፣ ያው ጠፋ ተብሎ በዛው ቀረ። አሁን ደግሞ ድጋሚ አሁን ወር ከምናምን ሆነው ደግሞ አሁን አንድ ወር አለፈው።
አዎ፣ ያሁኑ ደግሞ ወር ከምናምን አለፈ። አሁን መስሪያ የለም።
እሺ፣ ስለዚህ ደንበኛችን አሁን ጥያቄዎት የኦክሲጅን እንትኑ እንዲመለስ ነው ሲሊንደሩ ኦክሲጂኑ ያው እንደ normally እንደ ወዲያው ተሞልቶ ይመጣል።
ተሞልቶ እንዲመጣሉት።
አዎ፣ እሺ፣ ደንበኛችን የ BGI ID ዎትን ይንገሩኝ ወይም ደግሞ የ TIN number ሮትን
number
TIN number ሮትን ወይም የ BGI ID ዎትን ይንገሩኝ።
እሺ፣ ልላክልሽ በዚሁ ልላከዋ መላክ ሳይሆን ይንገሩኝ በቃሉ።